ጤና ይስጥልኝ ነኝ በኮም ልርዳው።
ጤና ይስጥልኝ ከግሸን ፋርማሲ ነበረ እሺ ቁጥር ስምንት branch እሺ
እና አይሰራም POS ኡ ምን ሆነቦት?
download አያደርግም key ውን ራሱ key download አላረጋሎት?
አዎ።
እሺ ዋይፋይ አጥፍ እና ኔትወርክም ሞክሯል። አዎ
እሺ ኔትወርኩስ አካባቢዎች ላይ ያ- ያለው network stable ነው?
አዎ stable ነው።
እሺ ስለዚህ specifically key download አላደርግም ነው ያሉት።
አዎ አያደርግም። ያው እንትን አይልም ማለት ነው። ጭራሽ አይቀበልም ራሱ
እሺ ምን አይቀበልም?
ኖ- አያነበውም ማለት ነው። እንትኑ ራሱ ATM ካርዱን አያነበውም።
አዎ
እሺ restart አድርገው ሞክረውታል ደንበኛችን?
አዎ አዎ። አሁን አስፍቼ እንደውም አሁን ነው ያበራሁት።
እሺ እሺ ስሞትን ማን ልበል የእርስዎን ስም ማልበል።
እሺ ነይማ አደም
እሺ ደንበኛችን የመዘገብኩሎት እሺ
እሺ መስመር ላይ ያሉ ደንበኛችን አለ አዎ።
ይቅርታ ስላስቆየሁት ብራንቹን የት ነበር ምንም ያሉት?
ማለት ነው። አምባሳደር እሺ የመዘገብኩሎት ነው እንዴ?
እሺ እሺ
ደንበኛችን መስመር ላይ ያሉ አዎ አለሁ።
የተለያየ ካርድ ሞክረውበታል። ምናልባት አንድ አዎ።
ብቻ ከሆነ።
አዎ አይ በደንብ ሞክርበታለሁ።
አዎ ሁሉም ነው almost አንድ ሳምንት ምናምን እንደዚህ ሆኗል። አዎ
አዎ እሺ እሺ ደንበኛችን ወደሚመለከተው አካል አስተላልፍሎታለሁ።
እሺ ሌላ መረዳት ነገር አለ?
የለም በቃ አመሰግናለሁ።
እሺ እኛም እናመሰግናለን ስለ ደውሉ። መልካም ቀን።
እሺ